ሌላው ጤና ይስጥልኝ ቅድስት ነኝ። አቤት ሌላ ቅድስት ተቃራኒ ኦርደር ገቢ ነበር ወደ ነበር አርባ ሰባ ስምንት
አርባ ሰባ ስምንት ሰባ ስምንት አዎ
ሌላኛውስ ሌላኛው ሰላሳ ዘጠኝ ሰባ ሰባት
እ ሰላሳ ዘጠኝ ሰባ ሰባት
እሺ፣ አንዴ ጠብቀኝ ቀምሻል ሙሉ አለም ነህ
አንድ ሺህ ለመቶ
አባ ነው ይውጣልኝ ያልከኝ አሁን ምግብ ተቀብያል የሚወጣልኝ ሰባ ስምንቱ መጨረሻው
ሰባ ስምንቱ ነው ይውጣልኝ ያልከው አዎ ያኛውማ ምግቡን አንስቻለሁ እንዴ ቆይ፣ ጠቅል
ሄሎ ሄሎ
አንዴ ቆይ እሺ። ሙሉ አለም እየጠየቅኩልህ ነው። ሄሎ ሄሎ ሙሉ አለም ወደ ላይ የሚሄድ order ወጥቶላል። እሺ እ ለአንተ የሚሄድ order ወጥቶላል።
እሺ እሺ እሺ